ጤና ይስጥልኝ ሚስት ቤት ሄሎ ሄሎ አንዴ አክቲቭ እናድርጋት። እሺ ዳይ ጅማ ነኝ። አሁን አክቲቭ አክቲቭ እያደረግነው ቤት ያለ ነበረ።
ኦኬ እሺ አይን ቤት ከልኬ ቆሞ ነው ያለው። ኦልሬዲ ገብቷል፣ ግን እየሰራ አይደለም። ላል ሰላሳ ደቂቃ አልፎታል።
እሺ ቆይ አንዴ ቅርታ ትንሽ ጠብቀኝ። ማን ቢኒያም ነው ያልከኝ?
ዳዊት ዳዊት ጅማ
ማን ነበር እንትን ያለል የነበረው? ይቅርታ እሺ አንዴ ትንሽ ጠብቃቸዋለሁ። ወጣ ብለዋሉ። Installation ኡ ነው አይደለም የሚለው ነው አይደለም?
Installation አዎ፣ spin ነው የቀረው እ እሱም ቆይ አንዴ ትንሽ ጠብቀ ጠብቋቸው እንደመጡ እንትን እልሃለሁ። እሺ